hello ጤና ይስጥልኝ ቤተሰብ እስራኤል ነኝ በኮምፒውተር ነው ሰላም ጤና ይስጥልኝ።
አበስልኝ ደውዬ ነበረ ተባረ እየወሰደት ነው።
እም
አ ምን አልከኝ አባ እ እንትን ነበረ ቅድም ደውዬ ነበረ በአጋጣሚ እሺ።
ተቋርጦብኝ ነው እሺ
እና ማየት አልቻልኩም። ኦንላይን የሞከርኩት ነበር።
withdraw ነው
አይ ማየት አልቻልኩም እንትኑ ቲኬቶችን አ አዎ እሺ እ አንተ ጋ ብቻ ሳይሆን ብዙ customer ላይ ነው ልከንላቸዋል እሺ ለ provider ኦቹ ትንሽ ጠብቅ ይስተካከላል
okay እሺ እሺ እሺ መልካም እ እንትን ደግሞ እንትን አራ እሺ bonus- እሺ አለ ቦነስ እህ bonus cashier code ኡን ይባላል።
ንገረኝና cashier code ኡ ነግሬሽ ነበር በቀደም
ሌላው ብዙ ሰው ስለምናስተናግድ ላስታውሰው እችላለሁ።
እም፣ እስኪ ቆይ check ላድርግ ይኸውና እንግዲህ።
እሺ ደውል እሺ እሺ